ሄለ
የነገርከኝ ወደር ነበር ልክ አይደለም። ያንተ አይደለም ተማ ታረቀ
አርባ ሶስት ነው። እሺ ይቅርታ፣ አርባ ሶስት ነው። ይቅርታ፣
አርባ ሶስት ነው። እሺ እና ሩቅም የወደ ኦርደር አለን
እኮ ታዲያ እኔ እኮ ምን ላድርግ? ኦርደር ነምበሩን ኢቭን አልነገርከኝም እኮ በትክክል ይኸው እኮ አሁን። እሺ አሁንም እየነገርኩ ነው። እሺ እና ሰማንያ አንድ check አርባ አደርጋለሁ። ማሳወቅ ነው የምችለው። አሳውቅሃለሁ። ታዲያ እደውላለሁ መልሼ